አቤት ጤና ይስጥልኝ ከአሪፍ ቤት ነው የምንደውልልዎት።
አዎ እያናገርኩት ተዘጋብኝ እኮ ስልኩ።
እሺ ስለተቋረጠ ነው እኛም የደወልነው።
አዎ
ዲፖዚት ያደረጉት ብር እስካሁን አልገባልዎትም?
እስካሁን አልገባልኝም። አዎ መልስማ ዛሬ እየጠበቅኩ ነው። አሁን አዎ በእኛ በኩል ግን እንደተስተካከለ ነው የሚያሳየው። ድጋሚ ቼክ አድርገውታል ባላንሶትን?
ባላንሴን እ አ- ማታ ወዲህ አልገባም፣ ግን አይገባም መሰለኝ። ማታ አልገባልኝማ።
እስኪ ደግሞ ሞክረው እ፣ ቼክ ያድርጉትና ከሌለ አዎ።
ደግሞ ቤቲንጎቹንም ያናግሯቸው። በእኛ በኩል ተስተካክሏል።
እሺ እሺ መልካም ቀን ብሏል።